ሄሎ ጤና ይስጥልን ብስቤ
አዎ በ voucher ብር withdraw አድርገን ነበረ እሺ
እና በ withdraw ደግሞ ማውጣት ስለማንችል ካ- cancel ልናደርገው ነበረ እዛው account ላይ እንዲመለስ እሺ step ኦቹን አታውቅም step ልንገርህ አዎ አዎ አዎ እሺ መጀመሪያ account history ላይ ግባ ወይ ደግሞ account በስዕል ላይ።
የተደገፈ እንትን ላክልክ step ኦች አሉት እሱን ላክልህና በሱ መሰረት አዎ።
ወደ ቤት ቤት መልስ ቴሌግራም ላይ hi በለኝና አለ ካለ አይ፣ ቴሌግራም እ- አዎ ቴሌግራምም አለን በዚህም ቁጥር ነው አይ አይደለም ቁጥር ልስጥህና እዛ ላይ እሺ እሺ ቁጥሩን ስጡኝ እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
ዜሮ ሶስት አርባ አራት ሰላሳ ሰባት እሺ ሰላሳ ሰባት አርባ ሰባት
አርባ ሰባት አየ እሺ እዚህ ላይ ቤዛ በልና ላክልኝ እልክልሃለሁ እሺ
አየ አየ እሺ መልካም ምሽት